ሄሎ
ጤና ይስጥልን።
አቤት አቤት እ እንትን መኪና አይናማ ማለት ነው ለመሸጥ ፈልገን ነበር እና ከሩቅ ስለሆነ ዋጋው መገመት ይቻላል እንዴ? ሄሎ ሄሎ
የት ነው አባት?
Hello እ ደብረዘይት
እኮ መኪናው ግዴታ መምጣት አለበት። ሳናይ አ- አንገምትም።
Okay፣ ሳይታይ አይገመትም።
አዎ ሳይታይ እንዴት ይገምታል?
አ፣ በፎቶ ብን- እሺ በቃ ችግር የለውም። እንትንና ቦታ የት ነው?
እኛ መስቀል ፍላወርና ፓስተር እንገኛለን።
መስቀል ፍላወር ፓስተር ምኑ ጋር ፓስተር እንገኛለን።
ፓስተር ምኑ ጋር እንቁላል ፋብሪካ ነው።
ፓስተር አዎ፣ አደባባዩ ፊት ለፊት
አደባባይ ፊት ለፊት የፓስተር አደባባይ
አዎ፣ ትልቁ አደባባይ ፊት ለፊት እንገኛለን።
ኦ፣ ኤ፣ ከ- ከመስቀል ፍላወርስ
መስቀል ፍላወር ደግሞ ናዝራ ሆቴል አካባቢ እንገኛለን።
ናዝራ ሆቴል። እሺ እሺ።
እሺ አባት።